የለም የለም። ሰላም ጤና ይስጥልኝ ወይዘሮ ቅዱስ እግዚአብሔር ይመስገን።
አለን አሜን። ከ summer camp program ነበር የምደውለው በ kids ኦች ነን። ከ summer camp program summer camp program ለልጆች የሚል አይተው የ programming የ coding robotics class ተመዝግበው ነበር። ፌስቡክ ላይ ለበለጠ መረጃ አለው
okay እሺ።
አስታወሱ።
አዎ አስታውሻለሁ።
እሺ መረጃ ነው የፈልጉት ወይስ ጥያቄ አሉት?
አይ የለኝም። በቃ እስቲ ወይ አሁን ለዚህ አሁን እንትን ብያለሁ፣ ሌላ ጋር እንትን ብያለሁ። መልሼ እደውላለሁ በዚህ ስልክ።
እሺ እሺ አመሰግናለሁ።
እሺ እሺ። መልካም ቀን
ተኛ